ጤና ይስጥልኝ ቅድስት ነኝ አቤት ስል
ሄሎ ሄሎ ኦርደር ነንበር ስንት አልከኝ?
ስልሳ ስምንት ዘጠና አንድ
ይህ ነው አይደል?
አዎ ከደንበል ከካሳንቺስ ደንበል ነው የሚሄዱ የቆጠረው ሰላሳ አምስት ብር ነው ዝናብ አለ በዛ ላይ እሺ ልጅ አለ እሺ እሺ check አደርገዋለሁ